hello ጤና ይስጥልኝ።
ሰላም ነው አባ?
እግዚአብሔር ይመስገን።
ቢሮአችሁ መምጣት ፈልገን ነበር። የቱ ጋር ነው ያለው ቢሮአችሁ?
እርሶ የት አካባቢ ኖት?
እ እኔ ወደ አንዋር አካባቢ ነኝ ያለው።
መርካቶ ኖት?
አ እ ልደታ መምጣት ይችላሉ?
ልደታ ታች አዎ ልደታ ነው ቢሮአችን።
ነው ልደታ መርካቶ ገበያ ማዕከሉን አወቁት? ነጩን ህንጻ እ፣ የትኛው ታዬ ልደታ? እሺ ቆይ ልጠይቅና ስሞት ማን ልበል።
እ አደም እባላለሁ።
OK ከዚህ በፊት ደውለው ነበር?
አይ አልደወልኩም እኔ እንኳን ገና እሺ።
የደወልኩ እንጠብቆት ይመጣሉ?
አዎ አዎ እሺ ልደታ ሲደርሱ ይደውሉልን።
OK ልደታ ታክሲ ከየት ነው የሚገኘው ወይስ
መርካቶ አይደሉ አሁን ያሉት?
አዎ አዎ አዎ እ ከመርካቶ ወደ ልደታ ይኖራል። ይጠይቋቸው።
እሺ መልሶ እሺ ይደውሉልን። እንጠብቆት።
እሺ እሺ እሺ